ነኝ።
ፍቅር እንዴት ዋል?
ሀሴት ነኝ ያለው ፍቅር ያልሽ መስሎኝ ነበር። እሺ ዜሮ አምስት አስራ ስምንት እና ዜሮ ሰላሳ ሁለት
ዜሮ አምስት አስራ ስምንት ዜሮ አምስት ሰላሳ ሁለት እሺ ምንድን ናቸው?
ቅድም ነበረ የደወልኩት። አሁን ስጡልኝ ተቃራኒ ሆኖብኝ
okay ለማን ነበር የነገርከው?
ብቻ ነሳችሁት። ሴት አላየሽም?
አ እስቲ ጠብቀኝ።
አንደኛው ከሰሚት ሰሚት እዛው እዛው ነው። አንደኛው ደግሞ ከሰሚት እዚህ ጋር ነው።
እሺ አንዴ ጠብቀኝ። ውሻ የት ይውጣልህ?
እ
የት ይውጣ?
ሩሚ ማስወጪ ወደ ይችለኛል። እዛው እዛው ስለሆነ የሚሰራው አይጠፋም። እኔ እንጂ እሱን ሰራው ነበር።
እሺ
አውጥቻለሁ።
ቆይ አንዴ። አይ ቆይ በቃ አውጥቻለሁ የሰሚቱን።
የሮሚዮን አዎ እሺ፣ አመሰግናለሁ።
እሺ pin ኡን በዛው ይልኝ የ BGS
እሺ እሺ እንዴ